ሄሎ ጤና ይስጥልኝ እባክዎትን ምን ልርዳው? ሄሎ
ሄሎ አቤት ጤና ይስጥልኝ እባክዎትን ምን ልርዳው?
ሜሴጅ
እ የሸን ስደተኒ ቶርባ ደውላ
እሺ ቴሌቪዥን ነው
አ ቴሌ ነስ ቴሌቪዥን ይዘችን ጌም ላ ጌም ታጠራ ተናጋን አከበላ ፈምተኒ ሶሉሽን ይገርጋሩ ጣ ጨራ ጌም ይላል
እሺ
ኡርጂ ሰጋ ሰዴት ተሚሸር ቂት ተጥቀኒ ለከሽ ሰዴረት ሰበችን ከጅሩን ድራ
እ ይሄ ሰጥጣ ይጨራ ሲስተም ያሉት ዳስ ጌቢን እንጅራ ለከሽ ሰቴት ተጥቀን ጨራ ሲስተም አበሬ ዴዲ ስኬት ተቀበልን ያሉ ደንቱ
አቶ እሺ እሺ
እሺ